ሄሎ ሄሎ ሰላም
ሰላም ነው፣ እግዚአብሔር ይመስገን። Donkey Tube ነው።
አውቅ ያለው እንዴት ነው? እስቲ በደንብ አስረጅኝ። አልገባኝም። እኔ ያው ሰው እንደዚህ ደውል ትምህርት አለ ምናምን ብሎ ነገረኝ።
እሺ፣ ስልክዎትን ስሞትን ይነግሩኛል?
ማርቆስ ዋቴ ይባላል።
ማርቆስ አዎ
okay። ስልክዎትን ይነግሩኛል?
ስልኮ 0947 እሺ፣ 56 እሺ፣ 66
እሺ።
97 ዘጠና ሰባት
ከየት አካባቢ ነበር የሚደውሉልን?
ከሽሮ ሜዳ
እሺ፣ ማስታወቂያን ከምን ላይ